ሰባ
ሄሎ ናስጥነን ሰላም ነው።
እግዚአብሔር ይመስገን።
እንትን D4D ው አለ እንዴ? silver ኡ ሄሎ አለን አባት
እሺ፣ ዋጋ አልቀነሳችሁም? ዋጋው ስንት ነው?
ሁለት እና ነጥብ ስድስት ባንክ አለው?
ሁለት ሺ ስድስት ነው ሁለት ነጥብ ስድስት እሺ፣ ባንክ ሳለው ባንክ አዎ ባንክ ይመቻቻል።
እስከ ስንት ይመቻቻል?
ከባንክ ከሆነ ሀያ ሰባት ነው መቶ ሺህ ብር ይጨምራል።
እ እ መቶ ሺህ ብር ይጨምራል። ስምንት መቶ ሺህ ባንክ ይመቻቻል።
እሺ፣ እሱ ችግር የለውም። እኔ compact ሁለት ሺህ ስምንት real አለኝ። እንዴት ይደረጋል?
ምናምን compact ሁለት ሺህ ስምንት real አለኝ። ቅያ- ቅያሬ ይችላሉ። ይዘውልን ይምጡና እናየዋ።
በጣም ጥሩ። መኪናውን ማየት እንችላለን አይደል? በአድራሻችን ይችላሉ። መብታችሁ። በአስር እሺ።
አደባባይ ፊት ለፊት እንገኛለን።
እሺ፣ እሺ።